አለው ላይ ምትታዘ
አማኑ አለ እንዴት ነህ?
ይሄ ነው ነው ወይ ይሄ ነው ሳምነው አለ ድጋሜ ይመስገን።
ባንድ ይቅርታ እሺ ችግር የለም።
አርባ ሁለት ሰባ ስምንት አርባ ሁለት ሰባ ስምንት ምን ሆነብን?
ይኸውልሽ ካስተመሯ ማለት ነው እሺ ሌላ ወርዳ አድርጋ ነበር ማለት ነው ካስተመሯ እሺ እና አንደኛ ያልተሳካ መስሎኝ ነው ብላለች። የሲቲው አልተያዘም። መ- ካንስል ማድረግ የምችሉ ከሆነ ካንስል አድርጉ።
ሁለት ታዛለች። እርግጠኛ አዎ፣ ነህ?
ከሲቲና አድርግና አዎ፣ አዎ፣ አዎ፣ ስምንት ነው።
ከእንትን ከ- ከሲቲና ከእንትን እንዲያውም ዲፖዚት ስለሌለ ነው እንጂ ያን ራሱ አንዱን ሊይዞ ነበር።
እሺ በአምላክ አ- የአንተ ሰላሳ ምናምን ደቂቃ ሆኖታል። ግን እሺ ላሳውቅ የኔ ጌርኩ የኔን አይደለም የምታደርጊው
የአንተ ከ- ያኛው ከየት ነው የኔማ ያዘዘችው?
ጌርኩ ነው ያኛው?
እኔማ ጌርኩ ነው ከሲቲ ሲቲ ከሲቲ ነው ያዘዘችው።
አዎ፣ አዎ፣ ከሲቲ ነው ያዘዘችው።
በአምላክ ልየውና ካላት እንትን እላለሁ እነ- እ፣ አሳውቃለሁ። እሺ አዎ፣ የአይን ያላችሁት ሌላ ድራይቨር እንዳይለፋ በሚለው ነው እንደዚህ ነገርኩሽ።
እሺ እሺ እሺ እሺ በአምላክ